ሰላም ጤና ይስጥልኝ ቤት ቤት
ቴሌ እንትን ፌስቲቬል ተጫውቼ ማለት ነው እሺ
አርባ ሺህ ምናምን አን- አሁን ሰላሳ ሺህ account ላኩትና አልገባም account ና አሁን ከሲም ወጣች።
withdraw አድርገውት ነው አይደለ?
አ
እሺ ቤት ቤት ስልክ ቁጥሩ የደውሉበት ነው።
አ አይ አይ ሰላሳ አስራ አምስት እሺ
ዜሮ አራት እሺ
ሀምሳ ሶስት እሺ ዜሮ ሶስት ዜሮ ሶስት እሺ አንዴ ጠብቁኝ እያየሁልዎት ነው።
እሺ waxay sameyn garanaysaa ሄሎ
እያየሁልዎት ነው። እሺ ትንሽ ይጠብቁኝ። እሺ ሄሎ
ሄሎ የቴሌ ብር ቁጥሩ ዜሮ ዘጠኝ አስራ አምስት ዜሮ አራት ሀምሳ ሶስት ዜሮ ሶስት ነው።
አ
እሺ confirm እያደረኩልዎት ነው። አንዴ ጠብቁኝ። ሄሎ
ሄሎ
እሺ ይቅርታ አንዴ ስንት ሰዓት አስር አስር ሶስት ጊዜ ነው አይደለ?
አ ጠዋትም አስር አውጥቻለሁ እህ
ጠዋትም አስር
እሺ አንዱ ወደ account የታዘዘው processing ላይ ነው።
አ አልገባም አ አንዱ processing ላይ ነው። ሁለቱን ደግሞ ገብቶ ሁለቱ አስር አስር ሺህ ገብቶሎታል። ሁሉንም confirm አድርጌሎታለሁ። እሺ account ኦትን check ያድርጉ። አንዱ ወደ ሰመተር ሮቤል የሚለው ወደ account ነበር የተላከው በቻፓ ስለሆነ እሱ ሰዓት ይፈልጋል። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። ሌሎቹ ደግሞ እሺ።
ገብተዋል። ሌሎቹ ገብተዋል። አስር ሺህ ብሩ process ላይ ነው። እሺ
ሁለት ገባ ሁለቱ አስር አስር ገብቶ አንዱ አስር ደግሞ process ላይ ነው። ወደ ቴሌ ብር የተላከው ሁለቱ ገብቷል። ወደ እሺ።
account የተላከው ደግሞ process ላይ ነው። ይገባል። ይጠብቁት።
እሺ ጠዋት የላኩስ ጠዋት የላኩስ ትይብኝ ጠዋት የላኩስ አስር okay ጠዋት እ፣ ልክ ነው። ጠዋት ደግሞ አስር አስር አራት ጊዜ ነው የላኩት አይደለም?
አ
እሺ ወደ ቴሌ ብር ነው የተላኩት ሁሉም።
አ
እሺ ቆይ አንዴ ጠብቁኝ።
ሰላሳ ነው ሸንበር ላይ ላይ ኢላ ህዱ ይሰገድ
بحير بيت لكم
ሄሎ
ሄሎ አቤት
በቃ እነሱንም ኮንፊርም እያደረግኩለት ነው። ይጠብቁኝ። እሺ ገብቶሎታል። እሺ
እሺ አየሁ አየሁ እሺ፣ ስለደወሉ እናመሰግናለን። መልካም ቀን። እሺ